ጤናችሁን የሚተሰጠኝ ማቀባ ከሆነ ድረስ አቀን ስጠልን ትኬት ለመቁረጥ ፈልጌ ነበር።
እሺ ለመቼ ነው ከየት ወዴት?
ለነገ ከጅማ ወደ አዲስ አበባ ነው ቆርጬ ነበረ እና ሰዓቱ ስለሄደ ነው።
ለማስተካከል ነው የፈለጉት?
እ ለማስተካከል ነው የፈለጉት ወይስ አዲስ ለመቁረጥ?
አዎ ለመስተካከል ነው።
ለማስተካከል ስልሳ ሰባት ሰማንያ ሰባት ላይ ደውሉ።
ስልሳ ሰባት ሰማንያ ሰባት እሺ አዲስ ለመቁረጥ ፈልጌ ነው በቀላሉ።
አዲስ ለመቁረጥ እሺ።
አዎ አዲስ ይቆረጥ።
ከጅማ ወደ አዲስ አበባ አይደል?
አዎ
ለአንድ ሰው ነው?
አዎ
እሺ ዋጋው 3269 ብር ነው። ሰዓት ተኩል አለ። 620
እሺ።
ሰባት ከአርባ አምስት ሰባት ከአርባ አምስት ሲሆን እሺ። ሰባት ከአርባ አምስት ኤርፖርት ስድስት ሰዓት ላይ ነው የሚገኘው።
እሺ።
እሺ ሙሉ ሙሉጠን
ያሲን ከድር ቲቤሶ
ቅድም book አድርጌ ልወጣለሁ አይደል?
ቆርጫለሁ። ሰዓቱ አ- አልሄደም። ተቋጨ
ምን አሉ?
ሰዓቱ ሄደዋል ብዬ ነው ስለቆየሁት ነው። አሁን መክፈል እችላለሁ?
ይችላሉ። አዎ Okay እሺ፣ በቃ እሺ።
በቅድም እኮ ሊክፈሉ። እሺ Okay እሺ፣ አመሰግናለሁ።
እሺ እናመሰግናለን።